Hello ጤና ይስጥልኝ።
እግዚአብሔር ይመስገን ከቢጃ ኢትዮጵያ ነው የምንደውለው።
እ ከቢጃ ኢትዮጵያ ነው የምንደውለው። አይሰማም?
ይሰማል ይሰማል አዲሱ የቢጃ የመለያ ቁጥር ደርሶታል ደንበኛችን።
እ እሺ በ- በ message ነው የላካችሁት አዎ message ነበር ይላል።
እሺ አዎ እ ቢጃ አይቻለሁ አ- okay ደርሶታል ቁጥሩ ይዘውታል።
አልነበረም አይ አላየሁትም በቃሌ አላገኘሁትም
እሺ ምናልባት ካልደረሱት ግን- ልነግሮት ነው ወይም ደግሞ የያዙት ልንገሮት።
እሺ እሺ ሀምሳ
ሀምሳ ጣቱ እ አስራ ስድስት
ሀምሳ አስራ ስድስት
እሺ ቆይ አንዴ ግን ሀምሳ አስራ ስድስት
ሰማንያ ሰባት
ሰማንያ ሰባት ሰማንያ አምስት
ሰማንያ አምስት አዎ ደንበኛችን ይሄ አዲሱ የቢጃ የመለያ ቁጥሮች ነው የያዙት።
እሺ እሺ እናመሰግናለሁ